ጤና ይስጥልኝ ቤስት ቤት ጤና ይስጥልኝ ሰላም አለን። ትላንትና withdraw አድርጌ ነበረ እሺ
እና limit ብሎኝ አል- አላስገባልኝም ከኔ ላይ ቆርጧል።
okay ቤስት ቤት ስልክ ቁጥር የደወልክበት ነው አ በዚህ ስልክ ቁጥር ነው።
ስንት ብር ነው?
ሁለት- ሁለት ሺህ ብር አንድ አንድ ሺህ ብር ከዛ
እሺ confirm አልተደረገም ወይስ processing ላይ ነው የሚለው confirm አልተደረገም።
እሺ እሺ ጠብቀኝ እሺ
ይቅርታ ቴሌብር ቁጥር የደወልክበት ነው አይደል?
አ የደወልኩበት ነው።
እሺ confirm እያደረግኩልህ ነው።
እሺ ወደ አራት ሺህ ብር ነው አይደል? አራት ሺህ አምስት ሺህ ብር መሰለኝ።
ሁለት ሺህ እና አንድ ሺህ አንድ ሺህ አራት ሺህ ብር አ አራት ሺህ ብር አ እሺ እሺ thank you እሺ መልካም ቀን። አሁን ገብቶልሃል።
እሺ thank you እሺ እሺ መልካም ቀን።